એટલે અને Hello. Hi, Salam. Hello. Hello. ሰማሁ ደስ ይላል። አዎ፣ ሱቂ ብሪ ሳለኝ ነበር መሀል ማስ ሁለት ሺህ ስንት ሁለት አስራ ሁለት ኦኬ አስራ ሁለት እሺ ዋጋ ስንት ባል ምን አልሽኝ?
አንድ ነጥብ
አይ ሀና ስድስት ዋጋ ወደ ነው የሚቀንስ ነው? አሁን ዋጋ ስንት የሚባል ነው?
ሁለት ሰባት አለን ኦኬ በማን በዛ የሚቀንስ የለም?
በዛ አለን አምሳ ሁለት ነው ያለን አንድ ከስማ አለን ማሲ አንድ አምስት ብር አለን ሴት ቆይቼ ያወልሽ ወርቅ በጣም ይቆረጣል።